ጤና ይስጥልኝ። እንዴት በዴት ነው የምንረዳው?
አዎ የነዚህን ምናምን ወርዶች ምናምን ያደረገው ሄሎ አሱሳ አቤት
አዎ የነቤስ ቤት የአካውንትና ወርዶች ምናምን ያስፈልጋል።
አቤት
የነቤስ ቤት አካውንት ያውቃለህ?
ማለት የፎርገዝ ምናምን ሲገባ ላይ ገና አልመጣም እ
ምናምን ይሻላል፣ ግን በመልስ አልገባም።
አልገባኝም። login አላረግ ብሎ ነው አዎ ስንት ጊዜ ዛሬ
እ፣ እስቲ browser ቀይረ ሞክረው።
አዎ ብሎ ይቀይራል። ጎግል እና ክሮም ሁለት
እሺ፣ VPN አብርተሃል እንዴ?
yeah
VPN አብርተሃል?
አዎ
VPN ኡን disconnect አድርጋ ሞክረው። እሺ